hello ጤና ይስጥልን ጭብጭብ hello
ጤና ይስጥልኝ።
አብሮ ይስጥልን።
አሁን ደውዬ ነበር እና የተሰጠኝ ቁጥር እኔ ለቅቄ ያለውን የሚይዘው መኪና ሌላ ሰው ነው የሚይዘው አለ። order አድርጌ አልደወልኩኝም
driver ኡ ነው ያሉት?
ነበር። አዎ ናቲ እሺ የሚባለው እ እ ሰለሞን ሰጠኝ። ሰለሞን እ፣ እንትን የሚያደርግ የሚያሰማራ ነው አለኝ። አያነሳም።
እሺ እሺ፣ ሁለት ደቂቃ ይታገሱ፣ መልሼ ልደውል። የት ነበር location ኡ?
እ፣ ሳሪስ አቦ ወደ ቡልቡላ መገንጠያ እሺ እሺ፣ መልሼ ልደውልዎት።
እሺ